ጤና ይስጥልኝ ብዙ የተወቀደሰኝ ባኮት መለጠ ጤና ይስጥልኝ
ሄሎ
ጤና ይስጥልኝ ብዙ ኢትዮጵያ ዳዊት ነኝ ባኮት መለጠ
እ
ዳዊት ነኝ ባኮት መለዳው ቢጃ ኢትዮጵያ ነው የደወሉት
እ
እሺ ባኮት መለዳውት
የአማርኛ አለኝ
ነው እሺ ይንገሩኝ እ፣ በቻሉት መጠን
አማርኛ አለን
እሺ ግን ቢጃ ኢትዮጵያ መደወሉን ያውቃሉ
እ
እሺ እ፣ ምን ምን ምን አይነት አገልግሎት ፈልገው ነው የደወሉልን ደንበኛችን
እ እ
hello hello
እ አቤት
ጤና ይስጥልኝ እባኮትን ምን ልርዳው
የነጠለሽ የኮሮና ቫይረስ
አይ አይደለም ቢጃ ኢትዮጵያ ነው